ጤና ስሜት hello hello አቤት ሰላም እ ሰላም ጤና ይስጥልኝ hello
ስለማታ ስለማታ እሺ
ብር ለማውጣት ፈልጌና
ሄሎ
ይሰማል ይቅርታ አይ ትንሽ ስለተቆራረጠው ምን አልከኝ
በ- በሳንቲም ላይ እሺ
ስልኬ ሳላስገባ ውስጥ withdraw አድርጌ ነበረና ብሩ ወጣችልኝ pending ብቻ ቆማለች ደግሞ እምቢ አለችኝ ብር እንድም- እንድትመልስልኝ ፈልግ ነበርኩኝ እሺ ንገረኝ የቤት ቤት ቁጥርን
ዘጠኝ እሺ ዜሮ ዘጠኝ
ሰላሳ ሶስት እሺ ሰላሳ ሶስት አርባ ሶስት እህ
ሰ- ሰማንያ አራት ሀያ አንድ
ስንት ብር ነው ያልከኝ
አምስት መቶ ብር እ ትናንትና
አዎ ትናንት ማታ
ስንት አምስት መቶ ብር ስንት ጊዜ ነው ያረከው ሁለቴ ነው እንዴ ትናንትና
ትናንት ማታ ሌሎቹን አስገቢ ገቡ ግን እቺ ሌሎቹ ገባልክ አዎ ሌሎቹ ገቡ እቺ ግን አልገባችም እስካሁን አም- አምስት መቶ ብር pending ትላለች okay አንድ ሶስት ብቻ ሰዓት ነው የቀረክ ማለት ነው አ- አዎ
እሺ በቃ ለሳንቲም contact ላርግና እነሱ አሁን ወደ account credit ያደርጉላል። ችግር የለውም። ይቅርታ ትንሽ ጠብቀን። እሺ
ያ ምን አልከኝ ለሳንቲም እ፣ ይህን transaction ላክላቸው እና እነሱ ወደ account credit ያደርጋሉ። ስለዚህ ትንሽ ጠብቀን።
እሺ እሺ ሻማ thank you። ሳንቲም ላይ የሚጥሱ አለ?
ምን ምን አይ ይቅርታ ለሳንቲም ልኬላቸዋለሁ። እሺ ይቅርታ።
እሺ እሺ እሺ እሺ ሻማ